Alguna película. ዜሮ ይሰማል።
ይሰማኛል። አዎ ይሰማኛል።
መሰረት ነች መሰረት ነኝ። አዎ ወይ የኔ ውድ እንዴት ነሽ? ሀምሳ ሁለት ሰባ አምስት እግዚአብሔር ይመስገን። ሀምሳ ሁለት ሰባ አምስት
ሰባ አምስት ምን ሆነ?
እስቲ ፒኑን አስተካኪው አካባቢ ምናምን ይላል።
እሺ አየዋለሁ። እሺ እሺ መሲ ቴንኪው